ጤና ይስጥልኝ ሁሉ ስፖርት ነው በአካባቢ የምንረዳው
እንደ አያ ማጥሩ እንደ አለኝ እኮ አንድ ማጥሩ የለውም ተደብር
ምን አለኝ
አንድ ማጥሩ የለውም እኮ ተደብር እንደ አለኝ አባተሩ ዲፖዚት ለማድረግ ማለት ነው።
እሺ ቁጥር እነግሮታለሁ። በዚህ ቁጥር ዲፖዚት ያደርጉና በቴሌግራም ይልኩልናል ደረሰኙን፣ ከዛ እኛ እናስገባሎታለን።
እሺ ቁጥር የያዙ
እሺ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስጠኝ አስራ ስልሳ ስድስት
እሺ
ይሄኛው ፍትህ አምላክ ማርጌ ነው የሚለው እ ፍትህ አምላክ ማርጌ ነው የሚለው እሺ ወደዚህ deposit ያድርጉና ደረሰኙን በቴሌግራም ይልኩልናል።
ኦኬ እንደዛ ነው።
አዎ የቴሌግራም